hello
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
ሀዊ እባላለሁ። ከ We Plus Solution ነው የምደውለው።
እሺ
ባለፈው እኛ application ላይ ተመዝግበሽ ነበር አይደል?
አዎ
እና አሁን system ላይ የሚሞሉ አንዳንድ ነገሮችን ሞልተን account ኦችን active እያደረግን ነው።
እሺ እም፣ አንዳንድ ጥያቄዎችን ልጠይቅሽ።
እሺ
እም፣ የምትሰጡት ድር- እንትን አገልግሎት ምንድን ነው?
የ We Plus ነው እ፣ አይ የምትሰጡት አገልግሎት። አዎ እኔ ከ We Plus ነው የደወልኩት።
እሺ ቆይ መልሼ ልደውልሽ አንዴ ስራ ላይ ሆኜ ነው እም፣ እሺ